Hello
hello hello ጤና ይስጥልን።
እግዚአብሔር ይመስገን። እንዴት ዋላችሁ?
እግዚአብሔር ይመስገን አለን። የዶክቲዩብ ነበር። የት ነው ቦታው? በቤት
ቢሮ መምጣት ፈልገው ነው?
አይ ቢሮ ለመምጣት ሳይሆን ለመቁረጥ ትኬት ለመቁረጥ የሚታ እና የሚታይበት በምንድን ነው መጋቢት አስራ ሁለት የሚታየው ማንን ማ- ማን እንደ እናት የሚለውን በመጋቢት አስራ ሁለት የምታሳዩት አለ አይደል?
አ
እሱን ለማየት ፈልጌ ነበር። እና ስ- አቤት አቤት
ዛሬ መጋቢት 16 ነው።
ኦ ኦ፣ ይቅርታ። እሺ እሺ እሺ።